ጤና ይስጥልን
የሆነ ግሎሪ ባንክ ያለበት ምናምን እንትን ላይ አይቼ ነበር።
አንድ ነጥብ አራት ያለበት ባንክ አዎ አዎ እሺ
አለ
አለ ስድስት መቶ ሀምሳ ሺህ ለእጅ ይፈልጋል
ስል ስድስት መቶ ሀምሳ ሺህ
አምስት መቶ ነበር ያለት ስድስት መቶ ሀምሳ ሺህ አ- መስቀል ፍላወር branch እንገኛለን። መጥተው ይዩት መኪናውን። እሺ